hello ሰላም ጤና ይስጥልን ሴት ልጅ ሰላም እንዴት ነሽ?
ሰላም እግዚአብሔር ይመስገን።
አዎ ደውዬላችሁ ነበር። ከዛ ስልኬ block አደረገች።
እህ፣ ምን ነበረ?
ስኳር አዝዤ ነበር በሀያ ሁለት ያው ከዛ መጥቷል ይለውኛል። ከዛ በኋላ ሹፌሩ ጋር ስደርስ አልተጫነም ይለኛል።
አዎ፣ አይ አሁን እየጠ- እያጣራሁልዎት ነበረ። እኔ ነበርኩ ያነሳሁት።
እሺ።
አዎ እንትኑ ጋር ደውዬ አሁን እ፣ መልሼ ልደውልልሽ ብሎኝ ነው።
እ? እ?
መልሼ ልደውልልሽ ብሎኝ ነው እንደወጣና እንዳልወጣ ላጣራልዎት ስላለኝ ነው። warehouse ጋር ደውዬ ነበር። አሁን እቃ የእርሶ እቃ መውጣቱና ለመውጣቱን እ?
ለመጠየቅ እ? በኋላ አልወጣም። አልተጫነም ዌር ሃውስ አለች።
ደውዬ ነበር የእርሶ እቃ መውጣቱና ለመውጣቱ ለመጠየቅ
እሺ።
መልሼ እደውልልዎታለሁ በዚህ